ሄሎ
ሄሎ ወይ መልሼ ደወልኩ ከቺፕቺፕ እሺ እኔም አትቸገረኝ አሁን ደውዬላቸው ነበር warehouse አሁን እ አራት ሰዓት ተኩል ላይ ምናምን ይወጣል የእርሱ order okay እሺ እና የ driver ስልክ እነግሮታለሁ ትንሽ ቆይተው ያው ይደውሉለታል ገና አልወጣም ከ warehouse ም እሺ እና ይቅርታ በጣም ያው ችግር የለም አይጉላላም ሌላ ጊዜም ያው አድርገው ያውቃሉ እንደዚህ አዎ ያጋጠመው አዎ እንደዚህ አጋጠመኝ እኔ መጀመሪያ ነው አዎ እና ይቅርታ በጣም እሺ እሺ እሺ ችግር የለም የ driver ስልክ ልንገርህ እሺ እሺ ዜሮ ዘጠኝ ዜሮ ሁለት እሺ ዜሮ ዜሮ ሁለት ሀምሳ ሁለት
እሺ ዜሮ ዘጠኝ ዜሮ ሁለት ሀምሳ ሁለት ሰባ አምስት እሺ ሀምሳ ሁለት ሰባ አምስት ሰላሳ አንድ ሰላሳ አንድ እሺ አዎ እሺ አሉላ ይባላል። ከአንድ ሰዓት ምናምን በኋላ ይደውሉለት ይዞ እሺ ስለሚወጣ።
እሺ እሺ እሺ እሺ፣ ይቅርታ በጣም መልካም ችግር የለም ቀን።
እሺ እሺ ችግር እሺ።